عايزين كده نلعب يوم كده 19 بس بتاع مرة
ഹലോ ഹലോ ചേച്ചി እንዴት ነው ወንድሜ? አለን አለን።
እና ፈልጌ ነበር የሆነ ከቤት ብቻ ብር ላወጣ- ሊያወጣ ብዬ እ? ወጪ ነው አዎ ወጪ ነበረ ወደ ቴሌብር ምንም አልጎ- አልገባልኝም ቴሌብር ወጥተዋል ከቤት ብር ከዚህ ግን ወጥቷል አይደል? በ- ይሄ ነው ቤስት ቤት ስልክህ?
አይ እነግርሃለሁ ቁጥሩ ንገረኝ እንጂ።
ዜሮ ዘጠኝ ሀያ ሶስት እሺ ሰላሳ አራት እሺ ዘጠና ዘጠና ስድስት
ስንት ብር ነው?
አምስት መቶ
አምስት መቶ ብር ነው አይደለ?
አዎ በ voucher ነው ያወጣኸው። እሺ ወንድሜ እ?
በ voucher ነው እና እ።
account history ላይ ግባና
አ፣ ቴሌብር Best Bet ውስጥ አ Best Best Bet ውስጥ ተመልሷል ወደ አይደለም በ voucher ነው ያለው እና በ voucher ወይ ወደ Best Bet account ትመልሰዋለህ እ።
ወይ ደግሞ ቴሌ ብር እም፣ ሱቅ ላይ የ Best Bet ሱቅ ላይ ታወጣዋለህ
ቤስት ቤት
እ ቤት ነው ቤት ቤት- ቤስት ቤቱ
እ ለአካውንት ስትሪ ላይ ግባ ቤስት ቤት ላይ
እስኪ ሲገባው ከዛ እንዳደርጉ
እ
ከዛ ገብቻለሁ።
እሺ አካውንት ስትሪ ላይ ገባ
አሙንት ላይ ነው አብሬ።
አካውንት ስትሪ ላይ ገብተሃል አይደለ አዎ ገብቼ amount ላይ ደግሞ አምስት መቶ ወጪ
እኮ አለው።
ለመጀመሪያ ስማኝ ከላይ voucher እና voucher history የሚል የለም
voucher
እ
የት ጋር deposit ላይ account history ላይ ከገባህ በኋላ voucher እና voucher history የሚል አለ
account ኤ ገብቼ ያለው
account history የሚለውን ንካ።
bonus bonus የቱ ጋር ነው?
account history የሚል አለ አይደል? ከ deposit በታች
account ኤ
ከ deposit ኡ በታች እ
account history የሚል አለ አይደል?
account ኤ አዎ እሱን ንካው።
account history አው ነክቻለሁ።
ከዛ voucher history የሚል አለ።
እ ቮቸር ስትሪ የሚል አለ።
ቦቸር ስትሬ አዎ
ቦቸር ሎብ ሎብ ላይ ነው ወይ
እዛው ሎክ አካውንት ዳታ ስትሪ ላይ- ላይ አባቴ፣ እዛው አካውንት ስትሪ ላይ ቮቸር ስትሪ የሚል አለ አይደል?
አያሳይማ።
አለ ከ- ከላይ አለ voucher እና voucher history የሚል አለ።
voucher ኢ አው አለ voucher history ነክቻለሁ።
የሚለውን ንካውና ነክቻለሁ።
ቀኑን የዛሬ ያስገባለት እ
ቀኑን የዛሬ ያስገባለት
ቀኑ የት ጋር ልጻፍ?
እዛው ላይ start date እና end date የሚል የለም?
አው ቀኑ ዛሬ አራት ነው።
አዎ። ከዛ እሺ፣ ሀምሳ ያልኩት።
ብሎ የሚጀምር voucher code አለ።
የት ጋር
ቀኑን ካስገባህ በኋላ search ስትለው ሀምሳ ብሎ የሚጀምር voucher code አለ። ስድስት digit ይሆናል።
ገና አላወጣም፣ እየሄደ ነው። ሁለቱም ቦታ ቀን ልሙላ።
አዎ።
እሺ ሞልቻለሁ፣ ሁለቱም ቦታ። ከዛ ከዛ የትም ጋር search በለው።
ሳች እሺ ብያለሁ።
ከዛ voucher ኮዱን አገኘው። ሀ ሀምሳ ብሎ የሚጀምር voucher ኮድ
አይ ገና አላወጣም። እኔማ በዚህ ስልክ ብሎ ስለው አይቼ እደውላለሁ እስኪ እሺ አባቴ እሺ።